hello የቤቴን ቁጥር እንትን ለማለት ለማወቅ ፈልጌ ነበር።
ምን ለማወቅ
የቤቴን ቁጥር ውጤት ውጤት ኳስ- ኳስ ነው አይደለ?
አ ኳሷ እሺ እሺ cashier code ኡን ንገረኝ።
አስራ ሶስት እሺ
አርባ ስድስት እሺ
አርባ አንድ እሺ ሀያ አራት
አ- አንድ ጨዋታ ነው የወጣው እና እ total odd loss ስላደረገው ሲካፈል ከሀያ በታች ስለሚሆን refund bonus የለውም።
የለውም ቡና አዎ total odd ኡ ሀያ ሁለት ነጥብ አምስት ስምንት ነው። loss ስላደረገው ሲካፈል ከሀያ በታች ነው የሚመጣው።
ወዲህ ሲካፈል ከሀያ በታች ነው።
total odd ኡ loss ስላደረገው ሲካፈል ማለት ነው።
እሺ መልካም ቀን